Exclusive.
ሄሎ
ሄሎ፣ ጤና ይስጥልን። ሀርስ Clothing አዎ ነው።
ሰላም ነው?
ሰላም እንዴት ነሽ?
እም፣ ደህና ነኝ። ከ We Plus Solution ነበር የምደውለው።
ከምን?
We Plus Solution እሺ
እ፣ ባለፈው የእኛ application ላይ ተመዝግባችሁ ነበር አይደል?
ምን ላይ?
እ፣ We Plus application ላይ ተመዝግባችሁ ነበር።
እንጃ አላስታውስም።
የ online marketing application ነው።
እም፣ እ፣ system ላይ ነበር ተመዝግባችሁ ያገኘሁት ስማችሁን።
Okay ወይ እህቴ ተናለች ጠይቄ ደውዬ እንትን ልበልሽ አሳውቅሽ።
እሺ ትችያለሽ፣ ግን አድራሻ ምናምን መምላት ነው። ፈቃደኛ ከሆንሽ መምላት ትችያለሽ ነው ትጠይቂያለሽ።
አዎ ጠይቄ ልደውልልሽ።
እሺ ትችያለሽ።
እሺ ነው።
እሺ